ጤና ይስጥልኝ ቢጃ ኢትዮጵያ ሰላም ነኝ እባክዎት ጤና ይስጥልኝ እንትን ነበረ አዲስ ሲስተር እንትን ብለን ነበረ ተበላሽቶብን ደውለን ነበረ
ምን ተበላሽቶብዎት ይሄ ፋኗ ላይ አጂ አግሬስተር ነው የሚባለው ፋኑ የኩለር የድራፍት የድራፍት ማሽኑ አዎ እቺ ሞተሯ ላይ ተንቀሳቀሰው አዲስ ሲስተር
አጂስተሩ ማለት ነው አዎ
እሺ ደመኛሽ አስመዝግበው ነበር አስመዝግበናል። አዎ ለመስፍንም ነገረናል። ለፕሮሞተሩ
ለፕሮሞተሩ ነው የነገሩት።
አዎ እሺ አንዴ ቼክ ላድርግሎት እንደተመዘገበ እና ሌሎች
ለዛሬ የቤቱ ቢጂ አይዶትን ይነግሩኛል።
አይዲውን አዲስ ነው አሁን የከፈትነው ባለፈው ያኛውን ዘግተን።
እሺ የቤቱ ስም ምን ምን ይባላል?
ቤት አብርሃም።
ቤት አብርሃም።
አዎ
እሺ አንዴ check ላድርግሎት።
እሺማ
የእርስዎን ስም አለበት?
ተናኝ
ቤተ አብርሃም ነው የሚለው።
አገኘሽው?
አንድ እየፈለግኩት ነው።
ልደታ ላይ ጀምቦ ጃምቦ ሀውስ ነው።
ልደታ እሺ አረፋ እያበዛ ተመዝግቦለት ወደ ጥገና ክፍል ተላልፏል።
እኮ አሁን ዛሬ አሁን ትናንትና መሀት ሰው ወጣብንና ራሷን ካለች ዛሬ ቢቀየርልን ተሰርቶ ቢመጣ ሌላ ሰታች ሰሩ እንዲቀየር ነው።
አዎ ተወስዶ አንድ እሱ ጋር ካለ መጥቶልን ተሰርቶ ሲመጣ ድረስ መፍትሄ ጊዜያዊ መፍትሄ
እሱን የጥገና ክፍላችን መጥተው እንዳዩት ንብረቱ እዛው የሚስተካከል ከሆነ እዛ ያስተካክሉታል። የሚወሰድ ከሆነም ያው እንዲሰሩ ሌላ ቅያሬ አድርገው ነው የሚሰጡት።
እሱ አሁን ለዛሬ መፍትሄ ቢያደርጉና አሁን ትናንት መአት ሰው ነው መሸጥ ካለብን በታች መሸጥ ነው።
እሺ ደንበኛሽን አሁንም ድጋሚ እኔ መዝግቤ አስተላልፍልዎታለሁ ወደ ጥገና ክፍል እንዲያዩት አድርጌ ድጋሚ እንደደወሉ አድርጌ አስተላልፍልዎታለሁ።
አመሰግናለሁ። ሰላም።
ሌላ መረዳውስ ነገር አለ?
ይሄ ነው የኔ ቆንጆ። አመሰግናለሁ።
እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
አመሰግናለሁ። እሺ